Hello?
Hello, can I speak to you? Hello, can you? Hello? Hello, can you? አለን እንዴት ናችሁ? አለን አፍሪወርክ ነበር የደወላችሁት? ምን እርዳችሁ? ምን አልሽኝ? የጥሪ የጥሪ ምን እህቴ አልሰማሽም በደንብ ም- ድምፅሽ ምንም አይሰማም እና እስቲ ትንሽ ደ- ከፍ አድርገሽ ማውራት ትችያለሽ ድምፅሽን hello hello አይሰማም
አረ ይሰማል። የአብርሃም አፈወርቅ እንትን ዘፈን አድርጌ ነበርና እስካሁን አልተከፈተም።
okay ቆይ እኛ እንደውልሽ አንዴ መልሰን ምንም አልሰማለን ድምፅሽ ቆይ